ጤና ይስጥልኝ ሁሉ ስፖርት ነው። ባኮ የሚለዳውት
ዛሬ የቆረጥኩት ኩፖን ነበረኝ እና open ነው የሚለው እንትኑ ውጤቱን ለማየት አልቻልኩም።
እሺ ID ውን ንገሪኝ፣ coupon ID ውን
coupon ID አስራ ሁለት
አስራ ሁለት ሀያ አምስት ዜሮ ዘጠኝ ሀያ አምስት ዜሮ ዘጠኝ እሺ
አርባ አምስት ሀምሳ ስምንት አርባ አምስት ሀምሳ ስምንት ዜሮ ዘጠኝ ማነው አስራ ሁለት ሀያ አምስት ዜሮ ዘጠኝ አርባ አምስት ሀምሳ ስምንት በኦንላይን ነው
ማለት ነው።
በምንድን ነው
normally በትኬት ነው?
እ?
በትኬት
ትኬት ወንጀ ላይ ነው እሺ ስልክ ይንገሩኝ ስልኮትን
የኔ አ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሰማንያ ሶስት ዘጠና ሶስት ሰማንያ ሶስት ዘጠና ሶስት አርባ ሶስት አርባ ሶስት እሺ አስተላልፌ ይሎታለኝ ጠብቆ መልካም ቀን
ለሁለት